ይሁን ስፖርት ነው እኮ የምንወደው።
እሺ ሰላም sister እግዚአብሔር ይመስገን።
እንትን ሁሉ ስፖርት ሌላ ክፍለ ሀገር የቆረጥኩት አዲስ አበባ መቼም መውጣት ይቻላል?
ሌላ ክፍለ ሀገር የቆረጥኩት
አሁን እዚህ ጋር መቀሌ ቆረጥኩት። አዲስ አበባ መውጣት እችላለሁ?
ብሩን ነው።
አዎ account አሉት
account የእንትኑ የቴሌብር ነው አይደለም? የሁሉ ስፖርት account
አለኝ። አዎ
አንዴ መስመር ላይ ጠብቁ። መቀሌ ነው እንደ ቆረጡት? መቀሌ ነው የቆረጡት።
አዎ
ስለዚህ እዛው ነው ማውጣት የሚችሉት።
okay እዚህ አ ሌላ ክፍለ ሀገር ስላለሁት ነው።
አይ በቃ እዛው ነው የቆረጡበት ቦታ ነው ማውጣት የሚችሉት።
okay አዲስ አበባ ግን አይቻልም። አዲስ አበባ ነው ያለሁት
የትም የትም የቆረጡበት ቦታ ነው ማውጣት የሚችሉት ደንበኛቸው።
ብቻ ሌላ አይቻልም።
አዎ
እሺ thank you እሺ እሺ